ፍጹም ጨዋነችን ተመልክቼ አክብርሽ ማለቴ ደጋግሜው እንጂ ጥሩነችን እጅ ባንዴ ሁለቴ እኔ ለውለታሽ በሽልማት ነፍሴን ብሰጥሽም በመናገር እንጂ በማስተዋል አንቺን አልበልጥሽም። ስኬቻት እንደኖርሽ ስኖር አይቻለሁ። ሕይወቴን ልሰጥሽ ተዘጋጅች እመኛት እንዳንቺ ዋናቴ ገዛች እንቁም ብሩን ማንሷት ሕይወት ያሰጠች